አምልኮ የለኝም እኔ ላንቺ አገሬ ስግደትም የለኝም እኔ ላንቺ አገሬ ፉከራ የለኝም እኔ ባንቺ አገሬ ትምክህት የለኝም እኔ ባንቺ አገሬ ያለኝ ፍቅር ነው ፍቅር ነው ብዙ ያለኝ ፍቅር ነው ፍቅር ነው ንጹህ የምወግንለት የለኝም በእውነት ሲያመኝ ይገኛለው የልጆችሽ ጉዳት ያለ ልዩነት እኔ የፍቅር ትውልድ ነኝ ፍላጎቴ ሰላም ነው እኔ የፍትህ ትውልድ ነኝ ለእውነት እወግናለሁ እኔ የምህረት ድምፅ ነኝ ኢትዮጵያ ትዳን እላለሁ እናምላለሁ ኑር ኢትዮጵያ ትኑር ኢትዮጵያ ትኑር ኢትዮጵያ ኢትዮጵያ የኛ ትኑር ኢትዮጵያ ትኑር ኢትዮጵያ ትኑር ኢትዮጵያ ኢትዮጵያ የኛ እንደማይሆንብሽ ነበረ እምነቴ ዳግም መተራረድ የድንቦች ፍናቴ ልጆችሽ ወደ ጦር ሲጋዙን ያየው ዛሬም በትልቁ ፊት አቀርብሻለሁ ዛሬ ማርልኝ ማራ ትላለው ዛሬ ማርልኝ ማረን እላለው እኔ የእምነት ትውልድ ነኝ ሁሉን ቻዩን አውቃለሁ እኔ የጸሎት ትውልድ ነኝ ምድሬን እባርካለሁ እኔ የተማጽኖ ድምፅ ነኝ ኢትዮጵያ ትኑር እላለሁ እለምናለሁ ትኑር ኢትዮጵያ ትኑር ኢትዮጵያ ትኑር ኢትዮጵያ ኢትዮጵያ የኛ ትኑር ኢትዮጵያ ትኑር ኢትዮጵያ ትኑር ኢትዮጵያ ኢትዮጵያ የኛ የምድር ማለፊያ ቀን እስክትመጣ ኢትዮጵያ ትኑር ካለም አትታጣ ትኑር ኢትዮጵያ ትኑር ኢትዮጵያችን ትቆይ በደና ለልጅ ልጆቻችን ይጠሩ በስሟ ትሁን አድራሻቸው እነሱም ያቆያት ለልጅ ልጆቻቸው በጎዋም ብቻ ነው የምንፈልገው ተባርካ እንድትኖር እስከ መጨረሻ